አላስቀልም አንጋባ
ጤና ይስጥልን እንደምን ዋላችሁ?
ምናምን
ጤና ይስጥልን እንደምን ዋላችሁ?
እግዚአብሔር ይመስገን።
እ ማሊባባዎች አዎ ማሊባባዎች ነን።
እ ቲክታክ ላይ ነው ስልካችሁን ያገኘሁትና እሺ
ኤፍኤስአር በአዲሱ ስንት አገኛለሁ እንዴ ሞዴል በሁለት ሺ አስራ
ይቅርታ አባት፣ እሱ አሁን እንትን አላለኝም።
እ
እሱ አሁን አልገባለኝ። ይቅርታ።
አልገባም።
አዎ
እሺ በቃ የላችሁም በኦባማ ውስጥ አዎ ቴሌግራም page ኣችን join አድርገው እዛ እንትን ይበሉ፣ ይጠብቁን። ማሊባባ dot net